ሄሎ
ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ሮማን ከቺፕቺፕ ነው የደወልኩት።
አዎ ሮማን ነኝ አባ።
okay፣ ቀን ላይ የቀይ ስር order ደርሶት ነበረ?
ቀን ላይ ስህተት ተፈጥሮ ተመለሰ። ካሮቱ ቀይ ስር ነበረ ያዘዝኩት ስድስት ኪሎ ካሮት ስድስት ኪሎ መጣ።
እሺ፣ መልሶታል አይደለሽ?
መልሰናል። አዎ አዎ መልሻለሁ። ሁለት ሮማን ነን፣ ግን በዚህ አጋጣሚ በስልክ መለየት ትችላላችሁ። እሷን መልሳለች።
ልክ ነው። ደውላ አሳውቃናለች እሷ።
እኔም ነገ እሺ፣ አዎ።
የት ላስልክሎት?
ነገ ጤና ጣቢያችን እዛው ደ- customer የሚያመጡበታል ጤና ጣቢያ ድረስ አባ ህዳሴ ጤና ጣቢያ ነው።
ዳግም ህዳሴ ጤና ጣቢያ ጠዋት እሱ ቢቀጥሩ ነው ካለ ደግሞ ሌላ order የሚመጣ okay፣ እሺ፣ አንድ ላይ አስልክሎታለሁ።
አንድ ላይ ቢመጣ ደስ ይለኛል። እንደው please ትላንት ማን ነው ዛሬ የተከሰተው በጣም ትልቅ ስህተት ነው እና ይስተካከል። እስቲ ረጋ ብለው ይጫኑ delivery ዎቹ ሲጭኑ።
ችግር የለውም። እሺ፣ አሳውቅሎትና ይስተካከላል።
በቃ ማሳወቅ ነው አሳውቁልን። እኛ በጣም አንደኛ customer ኣችሁ ነን እኮ ልክ ነው። ታ ብዙ order እኛ አሉት።
አዎ ብዙ ብዙ ብዙ። እሺ አባ አስተካክሉልን። ነገ በተለይ በጊዜ ቢመጣልን።
ችግር የለውም። አሳውቅሎታል።
እሺ እሺ አባቴ አመሰግናለሁ። እሺ ለሁላችንም። እሺ አባቴ እሺ